¿Era un palatino?
ఇస్తాము
ఇస్తామా నిన్నట
బాగా మూసినావా
ఏ ቻፓና
ቻፓ ወደ እንትን ወደ ቴሌብር ዝውውር አድርጌ ነበርና
ኦኬ
ከባሙስ ላይ በቻፓ እስካሁን ድረስ አልገባም ብሩ
ቴሌግራም ላይ ልታውቃል ትራንዛክሽን ቴሌግራም ላይ ሜሴጅ አለ transaction እዛው ላይ ማናጀሮች ያዩታል ምናምን ብሎ ተቀብሎናል ምናምን የሚል ነገር message ምናምን እዛው እንትን መጥቶልኛል ስር ላይም አለ ክሮም ላይ ማለት ነው
transaction message ም ቴሌግራም ላይ ላክ
በቴሌግራም አልጠቀምም እና
ወይ ደግሞ በስልሳ ቤት ሞባይል text አ
በስልሳ ቤት normal text
normal text
አዎ፣ በስልሳ ቤት ቁጥራችን ማለት ነው።
አልገባኝም እያልሽኝ ያለሽ አሁን
እና ሰባ ሁለት አርባ ሁለት ሰባ ሁለት ላይ normal message ኡን ይላኩልን። copy paste አድርገው በ message ይላኩልን።
እሺ transaction message ማለት እንደቆረጠ የሚያሳየውን message ማለት ነው።
message ኡ እንዴት ነው አሁን ቁጥሩ ከሚመጣበትን transaction number ኡ የሚለው ከጎን በኩል ያለው
ልክ አሁን ከቴሌብር ስትከፍል message ይገባልሃል አይደለ? ይሄን ያህል ብር ቆርጧል ብሎ
አ
እሱን message ቴል- ለእኛ ትልክልናለህ ማለት ነው።
እሺ ቁጥሩን ንገሪኝ
የወረቁ ስልሳ
ዜሮ ዘጠኝ ስልሳ
ሰባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት
አርባ ሁለት ሰባ ሁለት አዎ
ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት እሺ thank you